ሄሎ እሺ
ተቋረጠ መሰለኝ መልሼ ደወልኩ hello እሺ hello።
ይቆራ- ይቆራረጣል ይቅርታ አይሰማም
አይ ይሰማል አሁን
okay ይሰማል ከ STEM for kids ነው የደወልኩት ፌስቡክ ላይ adver- advertisement ተደርጎ interested እንደሆናችሁ data ስላስገባችሁ check እናድርግ ብዬ ነው የደወልኩት
እሺ ከዛ ምን አለ
okay እኛ company ልንገሮት እና still interested ከሆኑ የልጆትን ስም ወስድና email address ወስድና ቀኑ ሲደርስ ወይ follow up እናደርጋለን
አይ፣ አንድ የለኝም።
ምናምን
አሁን የለኝም so
okay ተሳስተው ነው
አዎ አዎ በቃ ተሳስቼ ነው
okay እሺ እሺ ችግር የለውም thank you
ቻው